ነገርካቸው አቶ ዳዊት?
ውሰዱ አለ።
ስንት ሰዓት ነው የሚወጡት ግን? አስራ አንድ ሰዓት አይደለም አ ተኩል ድረስ ይቆያሉ እዛው አሉ እነ ታከለ እዛው ነው ያሉ እኮ። አይ ተኩል ድረስ ይቆያሉ ወይ? አስራ አስራ አንድ ሰዓት ስለሆነ ብዬ ነው እኮ እነ ታ እነ አቶ ታከለ እዛው ስላለ ግርማ ይዟችሁ ይሂድና setup ን check አድርጋችሁ ትወጣላችሁ። print ማድረጉን check አድርገህ ማለት ነው። የኔ
ችግር የለው። አይ እሱ የራሳቸው ቤት ከሰራ አስራ አንድ ሰዓት የሚዘጋ ከሆነ ብዬ ነው አይዘጋም። እዛው ታከለ ራሱ እዛው አለ ፍርድ ቤቱ ጋር አለ ፍርድ ቤቱ ጋር በቃ እየሄድ ነው።
አ የራሱ ፕሪንተር ከሰራ የራሱን ያድርግለት።
እሺ የራሱ ካለ በእኛ እንትን ታደርገዋለህ ማለት ነው።
ምንድን እሺ እሺ
እሺ